ሰላም ጤና ይስጥልን ችብችብ።
hello ሰላም አደራችሁ። ትናንት ወዲያ order ነበረኝ።
እሺ ትናንትም ግማሹም ማታ መጣችሁ። አሁን ደግሞ ጠዋት ይመጣል ብላኝ ትናንት እስካሁን አልመጣም። ለስራ ነው የምፈልገው። በእናትሽ ነግሬያታለሁ። ትናንትም የከትናንትና ወዲያ order ነው።
ትናንትና ግማሹ ነው የመጣው።
ትናንትና ግማሹ መጣ።
እስኪ ስልክዎን ይነግሩኛል?
ዜሮ ዘጠኝ ዜሮ ሁለት እሺ ሰላሳ ሶስት ሰላሳ ሶስት አርባ አራት
እሺ ምኑ ነበር የቀረው? ይቅርታ ቲማቲም፣ ድንች፣ እ ነጭ ሽንኩርት አንዱ ደግሞ ምንድን ነው የሆነ አይተም አንድ ስምንት አይተም ነው ያዘዝኩት። አራቱ ነው የመጣልኝ።
እሺ ቲማቲም፣ ድንች፣ ነጭ ሽንኩርት፣ ነጭ ሽንኩርት አንዱ ምንድን ነው ዝንጅብል መሰለኝ ዝንጅብል ዝንጅብል አልመጣም።
አ፣ አልመጣም። አራቱ አልመጣም።
እ፣ location ኡ የት ነበር?
ሳሪስ አዲስ አ- አዲስ ሰፈር
ሳሪስ።
አዲስ ሰፈር
እሺ አንዴ ጠብቁኝ እስኪ።
ያን
እስኪ አንዴ ይቅርታ፣ ሁለት ደቂቃ ይታገሱኛል? እደውልልዎት?
ችግር የለም።
እሺ እሺ እሺ።